ሄሎ ጤና ይስጥልኝ ሰላምታ ነው። ሌሎች ሰዎችን ሽቱ ሲፈልግ ይደውሉልክ እናደርጋለን።
ሄሎ ኮሜዲያን ሼል ድንቅ ልጅ ህፃን ልጅ ለመጠቆም ነበር።
ይቻላል። ሰላም ጤና ይስጥልኝ።
እሺ በጣም አመሰግናለሁ።
እህ
እ፣ በጣም ድንቅ ልጅ ነው። አራት አመቱ ነው።
አራት አመቱ ነው። እ፣ ስሙ ማን ይባላል?
ስሙ አድናን አብድልበር ይባላል። አድናን አብድልበር አድናን አብድልበር
አብደል
በር እርሶ ምን ሆኖ ነው? ለእርሶ ይገርምሻል። የሆነ ወልቂጤ ነው የሚኖረው። እሱ ወልቂ አዲስ አበባ መጥቶ እህ ሰላም ጤና ይስጥልኝ።
አ- ድንቅ ልጆች ጋር መረብ አለበት።
ለእርሶ ምን ሆኖ ነው?
የወንድሜ ልጅ ነው።
ለመጠቆም ነው የደወሉት?
የወንድሜ ልጅ አ፣ እሺ የህፃንን ቤተሰብ ስልክ ማግኘት ይችላል?
እስኪ ንገሩን፣ ህፃኑ ማን ይባላል ወይም ማን ይባላል?
የህፃኑ የቤተሰቦችን ስልክ
የቤተሰቡ ምሳሌ
እኔ ቤተሰቡ እኮ ነው ያጎቱ ነኝ።
ሌላ የእናትና አባት የሚገኝበትን እና አባቱ እሺ፣ የእናቱን ልስ የአባቱን እሺ አውጣ አውጣ ሄሎ ሰላም ጤና ይስጥልኝ።
ዜሮ ዘጠኝ